ተነስትልኝ አስቴ ማሪቴ ባክ
ይስጥልኝ እናት።
አብሮ ይስጠን ሰላም።
እንትን ነበር ትላንትና ሄሎ እየሰማሁት ነው።
እንትን በቤቲንግ በቤቲንግ ሳይት የስፖርት ውርድድ ማለት ነው።
እህ
በዛ ላይ በአሪፍ ፔ ነበር የከፈልኩት
እሺ እና ብር አል- እ
ከየት ወዴት ነበረ የከፈሉት?
በአሪፍ ፔ ዋሊያ ቤቲንግ ማለት ነው።
እህ
በዋሊያ ቤቲንግ ነበር በአሪፍ ቤ ፔ 250 ብር እንትን አልኩኝ። ቆርጦ ከቴሌ ብር ግን አልገባም።
እሺ እኛ ጋር ደውለው ከዚህ በፊት አስመዝግበው ነበር?
አይ አላስመዘገብኩም።
እሺ ከ ወደ ዋሊያ ቤቲንጉ ለማስገባት የሞከሩት ከምን አካውንቶት ነው?
ከቴሌ ብር ከቴሌ ብር። እሺ የቴሌ ብሩ ስልክ ቁጥር አሁን የደወሉበት ነው?
አ አንድ አ አ እሺ ሙሉ ስሞትን ይንገሩኝ።
ብስራት አለሙ ሙዘይን
ብስራት አለሙ።
ሙዘይን
እሺ እሺ ደንበኛችን የነገሩንም መረጃ መዝግበናል። አሁን ደግሞ በምንሰጠው ስልክ ቁጥር እሱ screenshot አንስተው ቴሌግራም ላይ ይልኩልናል።
እሺ
ል- የያዙ ዜሮ ዘጠኝ ዘጠና ሁለት
ብሮ ስልክ ቁጥር አይደለም አንዴ ናት እሺ ጠብቀውታል።
ዜሮ ዘጠና ሁለት
አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት አዎ በዚህ ቁጥር ይላኩልን።
ዜሮ አንድ ሀምሳ አምስት አዎ አንድ ድገሜልኝ ዜሮ ዘጠኝ ዘጠና ሁለት
አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት ሀምሳ አምስት አዎ ስንት ጊዜ ይፈጃል እናት?
ምን አሉኝ?
ስንት ጊዜ ይፈጃል ብሩ ለመመለስ?
አ- አሁን ላይ ባለው ሁኔታ የተወሰነ ተመሳሳይ case ኦች ስላሉ ትንሽ ጊዜ ውስጥ ይሆናል። ስለዚህ ከዚህ ቀን ማለት አንችልም፣ ግን እኛ ሪፖርት እናደርግሎት እና በስነ ስርዓት ይደረጋል። ሌላ ነገር